Hello ጤና ይስጥልን ቢስክሪት
withdraw አድርጌ ያልገባል ድምፅ እየተቆራረጠ ነው ይቅርታ Hello
Hello
Hello እሺ አሁን ይሰማል ምንድን ነበረ withdraw አድርጌ ያልገባልኝ ካለ ነገር ነው እሺ አሁን የደወልክበት ስልክ ቁጥር ነው ኢንዱስትሪ ስልክ ቁጥር አዎ
ስንት ብር ነበር
አስራ አስር ሺህ ብዙ ጊዜ ነው
ድምፁ በጣም የተቋረጠ ነው አስራ አምስት ሺህ ነው ያልከኝ
አስራ አስር ሺህ ብዙ አስራ አስር አስራ ሺህ አስር ሺህ ሁለት ሁለቴ
ብዙ ነው አረኩኝ እስኪ check አድርግልኝ ያልገባ ካለ
አስራ አስር ሺህ በቻፓ በኩል ስድስት ጊዜ አለ ስልሳ ሺህ ብር ማለት ነው በቻፓ አስራ አስር ሺህ ስድስት ጊዜ አለ
እንደዛ መሰለኝ አዎ።
ገብቶላል ወደ ኮሜርሻል account ሽ ወደ ሁሉም ኮሜርሻል ያልገባ ያለማ ያልገባ የለም ሁሉም ገብቷል እሺ እሺ መልካም ምሽት